መኮምር
የቦነስ ፈልጌ ነበረ።
እሺ cashout ኮዱ ንገረኝ እና check ላድርግልህ።
አስር አስር
አስር ሰባ ዘጠኝ እሺ
ሀምሳ አራት እሺ ሰላሳ አንድ
አስር ሰባ ዘጠኝ ሀምሳ አራት ሰላሳ አንድ ነው አይደለ?
ሰላሳ አንድ አዎ ተመላሽ የለውም። አንድ ነው በእርግጥ lose የሆነው ግን odd ኡ ትንሽ ነው።
odd ኡ ሰላሳ ሶስት ወር ነው።
ሰላሳ ሶስት ነው። አዎ ሰላሳ ሶስትን ለወደቀው odd match ላ- ያ ማለት ለአንድ ነጥብ ሰባት ሲካፈል ከሀያ በላይ መምጣት አለበት።
አይደል?
እንደዛ ሲሆን ነው ተመላሽ የሚኖረው። አዎ ሁለት criteria ነው ያለው። እሺ ስለደወልክ እናመሰግናለን።
እሺ ቻው።